ሄሎብሽ ተቤ ነኝ
ሰላም ነው አለው እንዴት ነህ?
አለሁ። ሰማንያ ሶስት ሄሎ እሺ ይሰማኛል።
ሰማንያ አምስት ስልሳ ሶስት
እ
ሰማንያ አምስት ስልሳ ሶስት
አንዴ መስመር ላይ ጠብቀኝ።
ሰማንያ አምስት ስልሳ ሶስት ሰማንያ አምስት ስልሳ ሶስት አ ምን ሆነብህ?
ብሩክ እንዳለ ኮምፕሊት ቤል
ከየት የሚነሳ ወርደር ነው ብሩክ?
እ?
ከየት የሚነሳ ወርደር ነው ሬስቶራንቱ?
አንስቼዋለሁ እኮ ጨርሼው ነው።
ገባኝ። አይ ምን ሬስቶራንት ነው?
ኮኮ ኮኮ
ኮኮን እሺ ይልልሃለሁ።
ከላይ ከላይ ያለው አዎ፣ ሁለት ወር ነው ያዝኩት እና ከላይ ያለው ነው ኮምፕሊት ነው ፒስ
ከላይ ያለው እኮ ይሄንኛው ሰማንያ አምስት ስልሳ ሶስቱን ነው አይደለ? ከኮኮን አዎ የሚነሳው አዎ አዎ አዎ እሺ ይልልሃለኝ።
እሺ።